Hello ሰላም ጤና ይስጥልኝ። ቴሌቪ
መብራት ይስጥልኝ።
አለን። ምን ልርዳ?
እ፣ ቁጥሩን እ፣ ተረስቻለሁ።
ምን አሉኝ?
ቁጥሩን
እ፣
እ፣ ለ- ቅድሜ
እሺ ምን ነበር? እድሉን ሞክረው ነው?
እ፣
እድሉን እየሞከሩ ነው? game ኦችን እየተጫወቱ ነው? ቴሌቪዥን game ላይ
በዚህ በሳምንት ቁ- ብር ስለምወስድ ስለምጠይቅ ነው። ስለዚህ ቢዘጋኝ እፈልጋለሁ።
ምን እንዲዘጋሉት?
እ፣ በሳምንት ሳምንት ላይ ሳንቲም ስታሞላ ብርን ሳንቲምን ይወስዳል።
ይሄ ቴሌቪዥን game ነው። ደንበኛ ደንበኝነቶትን አቋርጠዋል።
እ ደንበኝነቶትን አቋርጠዋል። የቴሌቪዥን game ደንበኛ ነበሩ፣ አቋርጠዋል። ትኬት ነው የገ- የገባሉት። አራት ትኬቶች አሉት። በትኬቱ game ኦችን ይጫወቱ።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ።
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ ዘጠኝ ሰማንያ አምስት መሰላል
ኮከብ
ኮከብ ዘጠኝ ሰማንያ አምስት መሰላል
አሀ ኮከብ ሰማ- ዘጠኝ ሰማንያ አምስት መሰላል ብለው ደውለው እ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ አማርኛና እንግሊዘኛ አለ። ቋንቋ ይምረጡ።
እሺ
እሺ፣ መልካም እድል።
እሺ አመሰግናለሁ።
ችግር